hello ጤና ይስጥልኝ።
ወይ ይሰማል?
አዎ፣ ሰላም። አሁን አውራ ነበር።
አዎ፣ አዎ፣ እሺ። ዋጋውን አየው አይደል?
አንድ ሺህ ሁለት መቶ ምናምን አ አዎ፣ አንድ ሺህ ሁለት መቶ የስድስቱ ዋጋ ማለት ነው ሲካፈል ለስድስት
okay፣ ሁለት መቶ እሺ፣ አይ፣ ምናምን።
አይ፣ okay፣ እም?
አን እሺ፣ የስድስቱ okay፣ እሺ። ሳ- አ፣ የ sample ኡ ይጨምራል ወይስ ምን የምቀጥለው የሌሎችን ዋጋ ብዛት ስንወስድ ስንት ነው መሆኑ?
አዎ፣ በብዛት ሲሆን በብዛት ዋጋ ነው ሂሳቡ የምንሰራው።
እኮ አሁን የሁለት ሺህ ቦን የሁለት ሺህ እቃ ቦን ስንት ነው ሂሳቡን ስሩ እና አሁን እ፣ የቀጣዩም ጭምር እ፣ ከዚህ ዋጋ ካልተስማማን ላይሆን ይችላል።
እሺ፣ የብዛቱን ዋጋ ልስራው በሁለት ሺህ
አዎ፣ እሺ፣ እሺ፣ ሰርቼ አሳውቃለሁ።
እሺ።
እሺ፣ አመሰግናለሁ።